Hello?
አቤት እህ፣
አሁለት ጨለም
ተደውሎልዎት ነበር?
ኧረ አልተደውለልኝም።
እሺ፣ ስልክ ውስጥ ነው። ምን ልርዱት?
እ፣ እንትን ቤት ለመግዛት ፈልጌ ምን ያህል ያስፈልጋል?
እ፣ እንደየ site ኡ ይለያያል።
እ እ እንደየ site ኡ ይለያያል
እ
እና ከሁለት ነጥብ ሁለት ጀምሮ አለን ቅድመ ክፍያ ሶስት መቶ ሺህ ብር ተከፍሎ ቀሪውን በአምስት ዓመት ጊዜ ውስጥ ከወለድ ነፃ መንገድ እ፣ በሆነ መንገድ የሚከፈል እ፣ የት አካባቢ ነው ያሉት? እርሱ ሙሉ መረጃውን ለመውሰድ ቢ- ቢሮ ብቅ ማለት አይችሉም?
እዛ ጀሞ ነው።
ጀሞ
አዎ ጀሞም ሳ- site አለን። እም፣ ቢሮ ደግሞ ልደታ ቦሌና ገርጂ አለን። እም፣ ጀሞ እ፣ ከመስታወት ፋብሪካ ጀርባ site አለን። እም፣ ከፈለጉ ደግሞ እዛ site ኡን እያዩ መረጃ የሚሰጡት ሰው ልልክሎት እችላለሁ።
ሳይት እ- እ- ምን አይነት ምን አይነት site ነው?
site ኡ እ፣ ከመስታወት ፋብሪካ ጀርባ ነው ያለው። basement ላይ ነው ያለው።
ምን ያህል እ፣ ነው ቅድሚያ ክፍያ?
ቅድመ ክፍያ ሶስት መቶ ሺህ ብር ከዛ ቀሪውን በአምስት ዓመት ጊዜ ውስጥ ከወለድ ነጻ። እም፣ hello
ወይዬ
ሰው ልላክሎት ሙሉ መረጃ የሚሰጡት ጀሞ ላይ ጀሞ site ላይ ነገ ከቻሉ።
አ- እስኪ ለማንኛውም እስኪ ይደውላሉ።
እሺ ስሞትን ማን ልበል ግን
አቤት ስሙትም አልበል
ዮሐንስ፣ ማስታወቂያውን ከምን ላይ ነበር ያገኙት?
ኧረ ሬዲዮ ላይ ነው።
እሺ እሺ እደውልሎታለሁ ነገ ምናልባት ከቻሉ። እሺ መልካም